ሄሎ አቤት አቤት ጤና ይስጥልን ማኪር
አቤት
ለማል የነዳ ስራ ላይ ሆነህ ነው ማውራት አ እሺ መልካም እሺ ከዊፕላስ ሶሉሽን ነበር የምደውለው በማርኬቲንግ ኤጀንቶቻችን አማካኝነት ነበር ስልኩን እንትን ያገኘሁትኝ
እንዴት ምን ምን ከዊፕላስ የትራንስፖርቴሽን አገልግሎት ነበር የምደውለው በማርኬቲንግ ኤጀንቶቻችን አሽከርካሪ ስንመዘግብ ነበር ያገኘሁት
okay እሺ እ፣ ድርጅታችን ስራ ስለጀመረና እንዲሁም ለየት ለ- ያለ ለአሽከርካሪዎች ይዞት የመጣው ጥቅም ስላለ ስለሱ ለመንገርና register አድርገው አብሮን እንዲሰሩ ለመጋበዝ ነው የደወልኩት።
እ፣ ትንሽ መንገድ ላይ ነው ያለሁት ይቆራረጣል በ- በኋላ ትንሽ ቆይቼ ልደውልልሽ በቃ ይቻላል።
ስልክ እደውላለሁ እሺ